ጤና ይስጥልኝ አሪፍ ዳዊት ነኝ እባክዎት ምንድነው?
ጤና ይስጥልኝ payment ተቀብዬ ነበር በአሪሴ በቴሌ ብር በኩል ማለት ነው እሺ ከሁሉ ስፖርት እና ገንዘቡ ተልኳል ይላል ግን ገንዘቡ ግን አልገባልኝም
withdraw ነው ያደረጉት ወይስ deposit?
አ withdraw withdraw withdraw እሺ ከሁሉ ስፖርት ነው ያሉኝ?
አ
ከሁሉ ስፖርት እሺ መቼ ነው?
ትላንትና ሪፖርት አድርጌ ነበረ ግን like እስካሁን ምንም ነገር የለም screenshot ም ልኬ ነበረ ምናምን ነገር እና እስካሁን ምንም ነገር የለም ለዛ ነው የደወልኩት ደግሜ እሺ ከቆየ ደውል ብለው ነበር ስሞትን ይንገሩኝ
ዮሴፍ ኤልያስ የአካውንቱ ነው ወይስ የቴሌ ብሩ
ዮሴፍ ኤልያስ በአሰለፈች የተያዘ ነው?
አ
እሺ እባክዎት መስመር ላይ ጠብቁኝ እንደምንጭ